ሰዓት እንድታስተካክል ነበር። መስጌን ነኝ የሀበሻውን
okay ጨረስከው?
አዎ ሁለቱንም ጨርሼዋለሁ። እንትን ሰዓቱን እናስተካክልላለን ብሎኝ ነበር እኮ ሰባ አስራ ሰባት እና ሰባ ስልሳ ነው አይደል?
አዎ አዎ አዎ እሺ እሺ ተመስገን።
ደግሞ pin አድርጊ በእናትሽ የሁሉ ተጉላልቼ እንዴ ከጨረስክ በኋላ እኮ pin አይጨመርም። pin ደግሞ በኪሎ ሜትር ነው የሚጨመረው። ተመስገን እሺ። አሁን ጨርሰሃል አይደል?
አዎ አዎ ከ customer ጋር ከጨረስክ በኋላ pin አይጨመርም በጭራሽ።
በቃ እሺ እሺ አሁን complete እንዳልከው ነው የሚቆጠረው። የእኛ ስላላስተካከልነው ነው እንጂ።
በቃ እናንተ እንትን በሉት እናንተ አስተካክለሽ እንትን በሉት።
እሺ እ ሀሱ